አይደለም coin እኮ ነው።
ሰላም ጤና ይስጥልኝ። ቺፕቺፕ
ትላንትና ደውለን ብር refund አድርጉልን ብለን ዛሬ ለእሷ ትገባለች ምናምን ተብለን ነበረ።
እሺ refund አልተደረገለትም?
አልተደረገም።
እሺ አንዴ እስኪ list ኡ ላይ check ላድርገው አንዴ።
እሺ በዚህ ስልክ አይደለም።
እሺ ቆይ አንዴ ይነግሩኛል ስልክ ቁጥሩ ይንገሩኝ እስኪ ዜሮ ዘጠኝ
ዜሮ ዘጠኝ አስራ ዘጠኝ እሺ ሰማንያ ዘጠኝ እሺ ዜሮ አምስት እሺ ሀያ ሁለት
ምን ነበረ order ያደረጉት?
ሽንኩርት፣ ቲማቲም እና ድንች
fail አድርጎ ነው አሀ፣ አይደለም እንትን አናመጣም ብለው ነው ዳቃቂ
ሽንኩርት፣ ቲማቲም እና ድንች።
አዎ ቅድስት ነች